መዝሙር መቶ አርባ ሁለት እግዚኦ ስምዓኒ ጸሎትየ ስለ ትሩፋን ተናግሮታል። አቤቱ ልመናዬን ስማኝ ወአጽምዓኒ ስእለትየ በጽድቅከ በቸርነትህ ልመናዬን ስማኝ። ወስምዓኒ በርእትከ ቀንተህ በቅንነት ስማኝ ወይትህባእ ውስተ ቅስት ምስለ ገብርከ ከባሪያህ ጋር ወደ ክርክር አትግባ ማለት የኔን ኃጢአት አትመርምር። ጌታና ሎሌ ተጣልቶ ቅልና ደንጊያ ተማትቶ አይሆንም እንዲሉ እስመ ኢይጸድቅ ኩሉ ሕያው በቅድሜከ በዚህ ዓለም ያለ ሰው ሁሉ ባንተ ዘንድ ጻድቅ ንጹሕ ሆኖ አይገኝምና። እስመ ሮዳ ጸላኢ ለነፍስየ ሰውነቴን ብልጣሶር ነፍሴን ዲያብሎስ ከቧታልና። ወአህሰራ ውስተ ምድር ለሕይወትየ ሰውነቴን በባቢሎን ነፍሴን በገሃነም አዋረዳት። ወአንበሩኒ ውስተ ጽልመት ከመ ምውተ ትካት አስቀድሞ እንደ ሞተ ሰው በቈላት ኀዘን አኖሩኝ። አንድም የነቢብ የገቢር ፍዳ ባለበት ቦታ ከሲኦል አኖሩኝ። ወቀብጸተኒ ነፍስየ በላዕሌየ እንዲህ ባለመከራ በሆንሁ ጊዜ ሰውነቴ ተስፋ ቈረጠችብኝ። ወደንገጸኒ ልብየ በውስጥየ በሰውነቴ ያለ ልቡናዬ ደነገጠብኝ። ወተዘከርኩ መዋዕለ ትካት ኤግሎም ኩሳርስትኤን የነገሱባቸውን ዘመናት አሰብሁ። ወአንበብኩ በኩሉ ግብርከ ኩሎ ግብረከ ሲል ነው። ከዚህ አስቀድሞ ሥራህን ሁሉ ነገርሁ። ወአነብብ ግብረ እደዊከ እንግዲህም ወዲህ የእጅህ የቃልህን ሥራ እነግራለሁ አስተምራለሁ። ወአንሳይኩ እደውየ ኀቤከ እደ ቃሌን በጸሎት ወዳንተ አነሳለሁ። ነፍስየኒ ከመ ምድረ በዱ ጸምአተከ ሰውነቴም ምድረ በዳ ዝናምን እንደሚናፍቅ አንተን ናፈቀች ወደደች። ፍጡነ ስምዓኒ እግዚኦ ሀለፈት ነፍስየ አቤቱ ሰውነቴ በመከራው እለይ እለይ ብላለችና ፈጥነህ ስማኝ። ወኢትኒት ገጸከ እምኔየ ገጸ ምሕረትህን ገጸ ረድኤትህን ከኔ አትመልሰው፣ ለጊዜውም ብትመልሰው እንደመለስከው አትቅር። ወኢይኩን ከመ እለ ይወርዱ ውስተ አዘቅት ተማርከው ፋርስ ባቢሎን እንደሚወርዱ እንደ አስሩ ነገድ አልሁን። እንዲህ የሚሉ ሁለቱ ነገድ ናቸው። አንድም ሙተው ወደ መቃብር እንደወረዱ ሰዎች አልሁን። አንድም እንዳልሆን ኢትሚት ዘይሰማዕ ግበር ሊተ ምህረተከ በጽባህ ዘይትአወቅ ምህረተከ ሲል ነው። ዕለት ዕለት የሚታወቅ ቸርነትህን አድርግልኝ። ወኢይሰማዕ በኀቤክሙ ነገረ ጋይዝ እንዲል ወኢይሰማዕ በኀቤክሙ ነጊረ ጋይዝ ነገረ ጋይዝ እንዲል እስመ ኪያከ ተወከልኩ እግዚኦ አቤቱ ባንተ አምኛለሁና። ምርሃኒ እግዚኦ ፍኖተ እንተ ባቲ አሐውር አቤቱ ወደ ኢየሩሳሌም የምሄድበትን መንገድ ምራኝ። አንድም ጸንቼባት የምኖር ሕግህን ግለጽልኝ አስተምረኝ። እስመ ኀቤከ አንቃዕዶኩ ነፍስየ በአንቃዕድ ወልቡና በተዘክሮ ህሊና ሁኜ ሰውነቴን ወደ አንተ መልሼ ለመንሁ። አድኅነኒ እግዚኦ ምጸርየ አቤቱ ከጠላቴ ከብልጣሶር አንድም ከጠላቴ ከዲያብሎስ አድነኝ። እስመ ኀቤከ ተማህፀንኩ ሰውነቴን ባንተ አስጠብቅያለሁና ምህረኒ እግዚኦ ለገቢረ ፈቃድከ እስመ አምላኪየ አንተ ምርሃኒ ሲል ነው። አቤቱ አንተ ፈጣሪዬ ነህና ኢየሩሳሌም ገብቼ አንተ የምትወደውን ስራ ለመስራት የኢየሩሳሌምን ጎዳና መርተህ አውጣኝ። አንድም መሐረኒ አንተ የምትወደውን ስራ ለመስራት ሕግህን ግለጽልኝ አስተምረኝ። ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ መንፈስህ ረድኤትህ መርቶ ወደ ምድረ ጽድቅ ወደ ኢየሩሳሌም ያድርሰኝ። አንድም መንፈስ ቅዱስ መርቶ ወደ ገነት ያድርሰኝ ያደርሰኝ ዘንድ ምርሃኒ በእንተ ስምከ እግዚኦ አህይወኒ በጽድቅከ ስምየኒ መሐሪ ወመስተሳሂል ስላልህ በቸርነትህ። አንድም ወሰብአ አም ባልከው በጽኑ ቀጠሮህ አድነኝ። ወአውፅአ እምንዳቢሃ ለነፍስየ ሰውነቴን ከመከራ ሥጋ ነፍሴን ከመከራ ነፍስ አድናት። ወበስምረትከ ሰርዎሙ ለጸርየ ፈርደህ ጠላቶችን አጥፋቸው። ወታጠፍኦሙ ለኩሎሙ እለ ያሃምምዋ ለነፍስየ እኔ እቸኩላለሁ እንጂ በሰውነቴ መከራ የሚያጸኑባትን ጠላቶችን ሁሉ ታጠፋቸዋለህ። እስመ አነ ገብርከ እኔ አገልጋይህ ተገዥህ ነኝ።